hello hello ውይ መድኃኒዓለም hello hello እሺ በምንድን ነው ንብረቴን ማግኘት የምችለው ለሌላ ሰው ሰጥቶታል እኔ ያዘዝኩትን already
እ፣ ምስራቅ ኖት አይደለ?
አዎ እሺ የደወልኩለት ነው ስላላነሳልኝ ነው መልሼ ለሌላ ደወል- ሰጥቶታል ሌላ ሰው ሰጥቻለሁ አለኝ ምስራቅ የሚባል ሰው ልደታ ጋር አገኘው አዎ።
order አራት አቅም ሲጀመር order ኡን ለማያቅ ሰው የኔን አራት order እንዳለ ሰጥቷታል
ኦኬ፣ ማለት እሺ፣ እንዴት ስለዚህ እንደዚህ እኛ ቼክ ይደረጋል ሲጀመር?
አድርገን አዎ ልክ ነው። የኛ ስህተት ነው የድራይቨራችን ስህተት ነው። እሱን እኛ አዎ።
እናውራዋለን። ሙሉን ነገ እንዲላክሎት እናድርግ።
እኮ ነገ እ, እንትን ቦታ ቢሮ ቀይረሽ ይገባሉ?
ላኪ። ይኸውልሽ አሁን እኔ እዚህ ለጋሃር ጋር ብየው መኪና አዎ።
ለጋሃር ጋር መጥቼ ነበር። ኦልሬዲ ለሌላ ሰው ስለሰጣ ቲፒዮ ላኩልኝ ነገ በቃ ቸርችል ጋር ማለት ነው።
ቸርቸር ቲፒው አዎ አዎ ስም ላስቀይር ሌላ የሚቀበል ሰው
አይ ያው እሱን እ፣ driver ኦች ሲደውሉ አዎ እ፣ ተለዋጭ ስልክ ይሰጣሉ። ይቅርታ በጣም የኛ ስህተት ነው። እናውራዋለን።
አዎ፣ የእናንተም አይደለም ግን አይደረግም እንደዚህ አይነት ነገር ሰው አዎ ልክ ስም ነው።
ተመሳሳይ ስላገኘ ብቻ አንደኛ ነገር ያናደደኝ ምን መሰለሽ አዎ ምስራቅ ነኝ ስላለችው ብቻ ነው የሰጠው እንጂ ምን እንዳዘዘች እራሱ አታውቅም ልጅቷ። ገባሻ? ትእዛዝ አዎ።
ላላወ- ላላወቁ ትእዛዟን ለማታውቅ ሰው እንዴት ዝም ብለሽ ጥያቄ ትሰጫለሽ?
መሰጠት የለበትም። ልክ ነው። እሺ እናወራዋለን። ይቅርታ በጣም እሺ ምን አለ?